Hello Hello፣ እንደምን አሉ?
Hello፣ Hello፣ ይሰማል?
አቤት፣
ከ Flintstone ነበር የደወልኩት። እንዴት ዋሉ?
አለው ጨርሻለሁ። ልጄ
እ፣ እየመጡ ነው።
አይ ጨረስኩኝ እኮ ጨረስኩኝ፣ በእጄ ጨረስኩኝ፣ okay፣ መጥተው ነበረ።
አዎ ጨረስኩኝ። ያው እሺ፣ ይህን ቁጥር ነው ያስመዘገቡት?
አቤት፣ ይህን ቁጥር ነው ያስመዘገቡት?
አዎ በዛ ነው ስልከው
እሺ፣ እሺ፣ እናመሰግናለን። መልካም ቀን።